hello ጤና ይስጥልኝ ቃል ኪዳን ነኝ ከቤት ቤት ምልርዶ
ዳሽን ኮድ ጋር ሽይልኝ እሺ እሺ
አስራ አንድ ስልሳ አንድ ስንት አሉኝ
አስራ አንድ እሺ አስራ አንድ
ስልሳ አንድ እሺ
ሰላሳ አምስት አርባ አምስት ሰላሳ አምስት አርባ አምስት
እህ አዎ
እሺ lost ነው
okay እሺ ሌላ አስራ አለ?
አንድ ስልሳ አንድ አዎ እሺ።
አስራ አንድ ስልሳ አንድ እሺ
አርባ ስምንት ሰባ
እሺ ይህም lost ነው ሌላ አለ
bye thank you በል እሺ መልካም ቀን እሺ